ምን ሰላም ነኝ።
ሄሎ፣ ሄሎ ሰላም ነኝ። አቤት።
ሰላም ነው። ብር- ብርሃኑ ነኝ driver።
እሺ ብርሃኑ እሺ፣ ወደ እንትን order ወደ ኤርሚያስ እንድታዘዋውርኝ ነበር።
ብርሃኑ ደርሳነህ።
አዎ፣
እሺ ወደ ማን?
ኤርሚያስ ታደሰ።
እኛ order ማስተላለፍ ትተናል። እሺ አባ
እሺ። አይ ሳይክል እኮ ተበላሽቶብኝ ነው። ሳይክል ተበላሽቶብኝ እያሰራሁ ስለሆነ።
ከምር ብርሃኑ አይደለህም አንተ።
ሄሎ፣ ሄሎ፣ ሰላም ነው። ሰላም ወይ ሄሎ፣ ሳይክል ሳይክል ተበላሽቶብኝ ነው።
ብርሃኑ ንገረኝ፣ order ነበርክን?
እሺ order ነበር ሀያ ሰባት
ሀያ ሰባት ሰማንያ አራት ሰማንያ አራት ዋ በአንድ ፓስ ልጠይቅልክ። እሺ እሺ እሺ እስከናባሪ ተረታገ
ሄሎ ብርሃኑ አቤት ሰላም ብርሃኑ ብርሃኑ ደስታ አዎ ደስታ ደስታ አዎ።
አዎ አዎ ወይ ልክ ነው ይወጣልሃል። እሺ
እሺ እሺ እሺ አባ thank you እሺ እሺ አመሰግናለሁ እሺ